ሄሎ ሄሎ ጤና ይስጥልን ቤት ቤት ቤስት ቤት cash out ለማድረግ ነበር። ይሄ ኦንላይን ቤቱ
online dot game አቪያተር ነው።
አዎ እምቢ አለኝ።
እሺ
እምቢ አለኝ ሳይሆን አጥቼ ነው። or deposit ብቻ ነው ያለው።
withdraw ለማድረግ ፈልገህ
በዛ ላይ ያለኝን ብር ለማውጣት ፈልግ እኮ ወደ ከቤስት ቤት account ለማውጣት ፈልገህ አዎ transfer ለማድረግ ወደ ሌላ deposit የምትላለች አይደለ?
አዎ deposit ውስጥ ስትገባ ከአጠገቡ withdraw የምትላል ትመጣለች።
እሺ እሱ ጋር ትገኘዋለህ።
okay እንደዛ ነው።
አዎ ዊ- deposit ስትለው deposit ን ስትነካው ያስመርጣል። deposit እና withdraw የምትላለች ነውና ላለ
ዊዝድሮው አዎ
ኦኬ እሺ